እኮ የምሰጠው። ደንበኛችን ይሰማል?
Hello፣ ይሰማል?
ጤና ይስጥልኝ።
አብሮ ይስጥልን።
እ፣ ማሽን አላቀዘቅዝም ብሎ እህ፣ እ፣ ለ- ማለት መብራት አለ፣ እሺ።
ውሃውም አይቀዝ- ውሃውም አይቀዘቅዝም፣ በረዶም አይዝም።
ደንበኛችን ድምፆት እየተቆራረጠ ነው።
ማሽን ማሽን የድራፍት ማሽን
አላቀዘቅዝ አለ።
አላቀዘቅዝም አለ። አዎ፣ ከዚህ በፊት ደውለው አስመዝግበው ነበር።
አላስመዘገብም።
እሺ፣ የቢጂአይ ቁጥሮት ንገሩኝ።
የ- የኦክሲጅኑ ማለት ነው። የቢጂአይ ቁጥር ማለት አይ ኦክሲጅን ላይ ያለው ሳይሆን SMS አልገባለትም። አጭር የጽሁፍ መልእክት
ኤስኤምኤስ ገብቶላል። ኤስኤምኤስ ዛሬ አጭር ተማምከ- የጎ- ልከን ነበረ።
ወይ ኤስኤምኤስ አጭር የቁጥር አለ የጎርጊስ